መጠን ይስጥልኝ።
ሌላ አቤት
እ ድምፅሽ ሌላ አቤት
አይሰማም።
ዋልዶንኪ ቲዩብ ነው። ምን ልርዳውት?
እ እዛ የራሴን ታሪክ ለነበረ ማለት ምን የሚገርም ነገር ጽፌ ችሎታውን አለኝ እና ለማቅረብ ፈልጌ ነበረ።
ምን የአንድ ሰው ህይወት ላይ ታሪኮትን ለማካፈል ነው?
አ
እህ እሺ እሺ፣ ልመዝግቦት እና ይደወልልዎታል። ስሞትን ይንገሩኝ።
ልዩ
ማን አሉኝ?
ልዩ
ልዩ።
አ
እሺ ልዩ ማን?
ልዩ ብርሃን
እህ ልዩ ብርሃን ልዩ ብርሃን።
አ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ሰባ ሰባ አንድ አስራ አንድ ዘጠና አምስት ሰማንያ አራት ዘጠና አምስት ሰማንያ አራት አ
እሺ የት ነው አድራሻዎት?
ሰሚት
ሰሚት። እሺ እሺ እ አስተላልፋለሁኝ ይደወልልዎታል።